hello ወይ ነው check አረጉት?
አዎ አረኩት። አዎ ልክ ነሽ። ግን ልጅቷን እኔ ሳልሆን ፈቲያ ናት የምታውቃት።
okay ለፈቲያ ወይ ትደውይላታለሽ።
እሺ።
ፈቲያ ስንት ኪሎ ሚላላ ስንት ኪሎ ነበር የመጣው አጠቃላይ?
የዛን ቀን ነው እንዴ?
አ አጠቃላይ የግሩፑ ስንት ኪሎ ነበር የመጣው?
እ አስራ ወደ ሀያ አምስት አካባቢ መሰለኝ።
ሀያ አምስት ሳይሆን እዚህ ጋር ያለው ሰላሳ አምስት ኪሎ ነው እና ስዩም የሚባለው customer ሳያቅ ነበር የገባው አሀ እና እሱ አልደረሰውም ሶስት ኪሎ ማለት ነው።
እኔ እንጃ አላወቅኩም። እሱ ታዲያ የሃይማኖት ነች ልታቅም ችለው አዎ፣ እኛ አይ የእሷ ላይ ስለገባን አ ስልክ አላነሳልኝ ስላለች ነበረ እናንተ የምታውቁ ከሆነ ብዬ ነው።
ወይ ወይ ካገኘናት እንድት እንድታነሳ እነግርልሻለን።
okay፣ እሺ እንገሩልኝ።
ደውለን እነግራታለን።
እሺ፣ እሺ፣ እሺ።